ሰላም ጤና ይስጥልኝ። ችፕስ እባክዎ ምን ልርዳው?
ከእናንተ እንትን አዝዤ መጥቶልኝ ነበረ ጥቅል ጎመን እሺ በግሩፕ አምስት ሰዎች ሆነን አንዱን ሰው አላውቀውም እና የእሱን ስልክ ቁጥር ማግኘት አልቻልኩም ጥቅል ጎመኑን ለማድረስ ለመስጠት እሺ order ያደረጉበትን ቁጥር ይነግሮኛል ይመስለኛል። በዚህ order አላረጉም።
እም፣ የራሴን ቁጥር ነው እም፣ በዚህ ቁጥር order አላረጉም እና order ያደረጉበትን ቁጥር ዜሮ ይንገሩኛል።
ዘጠኝ ስልሳ ስድስት
ዘጠኝ ስልሳ ስድስት ዜሮ ዘጠኝ ስልሳ ስድስት እሺ ሰላሳ ስምንት እሺ
ማነው ይቅር